hello ጤና ይስጥልኝ ማሊ ባባ።
ሰላም ነው?
እግዚአብሔር ይመስገን አባት።
ሚኒባስ ባንክ የሚመቻች ይኖራችኋል እንዴ? three L ወይ five L?
five L አለን
five L ስንት ሞዴል ነው?
የለጠ- ያለጠፈ አለን ሶስት ነጥብ ስምንት አረ ሁለት ሺህ አራት አቅም ሞዴል
አቅም ወይም ደግሞ- አቅም አይ ድርድር ይኖራል ወይም አንድ አንድ ሚሊዮን ሶስት መቶ ሺህም አለን ሁለት ሺህ ሶስት ሞዴል
አንድ ሚሊዮን ሶስት መቶ ሺህ አ
ፎቶ ማግኘት እችላለሁ ማለት ከሩቅ ነው የምመጣ ከወደ ሱሉልታ ነው የምመጣው አይቼው እሺ።
ምናምን ለመምጣት ፓስተር አካባቢ ነው እ?
ማሊ ባባ ይስሙኝ አባት ማሊ ባባ dot net የሚል አለን ቴሌግራም page
okay አንድ ነጥብ ሶስት ያልሽኝ እሱ ጋር ያለ እዛ ላይ አለ አይ አይ መምጣት ይችላሉ
ባንክ የሚመቻቸው እሱ ወዴ ስንት percent ነው የምታመቻችሁልን
ባንክ አ- አራት ይወጣል
እ አራት መቶ አዎ ሌላው cash ነው
ሀምሳ percent አይመቻችም ሀምሳ percent አይደለም አርባ አርባ አርባ አርባ አምስት እና ሰላሳ አምስት percent ነው የምናመቻቸው
okay አርባ አምስት percent ታዲያ ሊሆን አይችልም ይሄኛው አዎ አይሆንም አባት
እሺ ፓስተር ነው ያለ አንድ ነጥብ ሶስት ያልሽኝ ፓስተር አደባባይ ፊት ለፊት እንገኛለን ይዩትና መኪናውን መምጣት ከፈለጉ ይደውሉልን ድንገት ቴሌግራም መኪና- ጋር አ- ቴሌግራም ላይ ቴሌግራም።
ማሊባባ net የሚል pa- page አለን እዛ ላይ ማየት ይችላሉ join አድርገው
እሺ እሺ እህቴ።
እሺ። ሲመጡ ይደውሉልን መኪናው ስለሚወጣ